manager manager ራሱ ምን እንደሆነ አታውቅም። በጣም ባለጌ አዎ፣ በጣም ነው በጣም ባለጌ ናት አለ። ሄሎ ሄሎ አቤት።
ሰላም ጤና ይስጥልን። ከቤት ቤት ነበር የምደውለው።
እሺ እሺ እዛኛው ቴሌግራም ላይ ጥያቄ ጠይቀውን ነበርና አጋጣሚ ቴሌግራሙ እየሰራ አልነበረም። የምረዳውት ነገር አለ ወይስ ጥያቄው ተመለሰሎት?
ተመልሷል።
ተመልሷል። እሺ ከዚህ በኋላ እኛ ማግኘት ከፈለጉ የቤት ቤት website ላይ በዳር በኩል የ message ምልክት አለች እና እሱን ሲነኩት እና ጥያቄውን ሲልኩልን ቀጥታ ወደ እኛ ጋር ይመጣል። በዛ መንገድ ኮኔክት ማድረግ ይችላሉ። መልካም ቀን ይሁንልዎት። እሺ እሺ